ስልኝ ቻፓክ
ሄሎ አቤት።
ጤና ይስጥልኝ።
አቤት ስለም እንርዳት።
በስራ ቤት ማታ ቆርጬ ነበረ ፊልም እና
እሺ ፓስወርዱ ፓስወርዱ ድጋሚ ወጣብኝና ድጋሚ አልገባልኝ አፑ
ኦኬ። ማን ድርጅት ጋር ነው ያልተኛ የከፈሉት?
ሀበ- እ፣ ቴሌብር
እ፣ እ፣ የቴሌብር transaction message አለሽ አለኛ።
የቆረጠበት እሱን ስልክ ቁጥር ልስጥሽና እንዴ ላኪልኝ እሺ፣ message ኧን እሺ።
ID ዋን ስለምንፈልጋት ዜሮ ዘጠኝ ስልሳ
ቆይ እንዴ ልጻፍ።
እሺ ችግር የለውም
ስልሳ
ሰባ ሁለት ሰባ ሁለት እሺ፣ ቆይ አርባ ሁለት
አርባ ሁለት በቃ ሰባ ሁለት ሰባ ሁለት ቴክስ ኤፍ ኤፍ ጂ የምትለዋል ላካት።
እ፣ እንትኗን ኤፍጂ ነው የምትለው ይሄ ዩ ሃቭ ፔድ ለቻፓ የሚለውን ትራንዛክሽን ነምበሯ ማለት ነው።
ትራንዛክሽን ሜሴጇን አዎ ቴሌግራም ላይ እሺ ቴሌግራም ስላለው ስልኩ እሺ ቴሌግራም ላይ ላኪልኝ እሺ እናመሰግናለን እሺ